última kommune. Hela.
ሌላ ሁሉ ስፖርት ነው ባኮ ምን ልርዳው?
እሺ
ከ ከሁሉ ስፖርት ወደ ቴሌብር ላስተላለፍ ብዬ እሺ
ከዛ እ ብሩ የለም።
ብሩ የለም።
አዎ አስራ ሁለት ሺህ ነበርና አሁን አዎ፣ ወደ ቴሌብር ላሳለፍ ብዬ እ ወደ- ወደ ሳንቲም የሚዳ አለፍ እሺ አሁን በ- አዎ፣ ሁሉ ስፖርትም የለም እ ቴሌብርም የለም ብሩ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ያ- አቤት ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
እ አልገባኝም።
ከ transaction history ላይ አሁን አልገባልኝም ያሉት አለ አ withdraw አድርገው
አዎ፣ ወደ ሁሉ ስፖርት እኮ ገብቶልኛል።
ወደ ሁሉ ስፖርት ገብቶልኛል አዎ ወደ ሁሉ ስፖርት ገብቶልኛል። አ- እ አሸንፍ ያለው
እኮ ከዛ- withdraw አድርገው አይደለ ያልገባሉት ወደ ቴሌብር አዎ።
withdraw ሊያደርጉ ሲሉ አዎ አዎ እኮ ከ transaction history ላይ አሁን አልገባልኝም ያሉትን የገንዘብ መጠን ፎቶ ያንሱና በቴሌግራም ይላኩልን።
እሺ